Hello ጤና ይስጥልን።
አብሮ ይስጥልን። ሰላም ነው?
አና ወልደ ገብርኤል። እግዚአብሔር ይመስገን እንደሚያችን። ከ ArifPay ነበር ምደውልሎት።
እሺ ኢሜል ላይ አውርተውን ነበር ደንበኛችን ምን እንርዳውት?
እ
ኢሜል ላይ አውርተውን ነበር
እሺ
ምን እንርዳውት? ArifPay ኢሜል ላይ አውርተውን ነበር ደንበኛችን በምን ጉዳይ ነው?
በ- በምን ጉዳይ እንዳአወሩ ለመጠየቅ ነበረ። የሚፈልጉትን ነገር ለመጠየቅ ነበረ። ኢሜል ላይ ስላወሩ ነው ደንበኛችን።
ባጃጅ ላይ ስለሆኑ አሪፍ website ላይ
ቆይቼ ልደውልልሽ።
እሺ ደንበኛችን